መሰረት ነኝ ምልህ ታዘዝ
እሺ ስልሳ ዘጠኝ ሰማንያ ስድስት እንዴት ነው ይሄ ስልክ ግን ብር እየበላብን እኮ ነው
አሁን እየደወልክበት ያለው አዎ ምን ዝም ብሎ አንድ ነው የደወልከው አሁን አሁን ከመጀመሪያ እኮ ነው ነስቶ እኛ ላይ እየቆጠረ ያለው ወይ ሰማንያ ስልሳ ዘጠኝ ሰማንያ ስድስት ፒኑን አስተካክል ሄሎ ሄሎ
እያይሰማ ዘነበ ይሰማኛል ሰማንያ ዘጠኝ ስልሳ ዘጠኝ ሰማንያ ስድስት ስልሳ ስድስት እንዳይል ነው PIN ኑን እንዳይል ነው አዎ ሰማንያ ስልሳ ዘጠኝ ሰማንያ ስድስት አዎ ግን በጣም ብር እየበላብን ነው። ይሄንም ብታስተካክሉልን ወደዚህ